ጤና ይስጥልን ቤስት ቤት ረዴት ነኝ ምን ልርዳዎ
ሄሎ ሰላም ነው ለው ሰላም ነው አማን ነው ቤተሰብ እንዴት ናቸው ደህና ነን password ኡ አልገባም ያለኝ ነው
ረስተው ነው
አው ከአሁን በፊት ሌላ ስልክ እጠቀማለሁ ነበረ አሁን አንድ ስድስት ወር አልጫወትም ስልክ ጠፍቶብኝ እሺ አሁን ሌላ ስልክ ገኝቼ እገባለሁ ስለው እምቢ እያለኝ ነው አሁን የደወልክበት ነው ቁጥሩ
አ ስልሳ ሶስት ቢት አ
አ
ያው ልኳል ተስ ብሩክ ኢሳያስ እንደዚህ እያለ ነው የሚልከው
እሺ ገባልኝ ሄሎ?
ማለት ነው አቤት
አይ፣ በዚህ ቁጥር እኮ የቤስት ቤት account የለም
የለኝም ኦ ይቅርታ በሐሪፍ ስፖርት ነበረ መሰለኝ በዛ ጊዜ በዚህ ቁጥር የቤስት ቤት account የለም እሺ በቃ አዲስ account እሰራለሁ እሺ
አመሰግናለሁ እሺ ማለት ነው